Hello?
Mr. Remarker?
ፓስፖርት ነበረኝ ሊሄድ ፈልጌ ነበር
እሺ፣ ወዴት ነበር?
ወደ አሜሪካ።
አሜሪካ?
አዎ።
እሺ፣ ምን ከተማ?
ምን ከተማ?
አዎ።
ማይጸብሪ ማይጸብሪ
ምን አሉኝ?
ማይጸብሪ የሚባል ሀገር
የት ወዴት ነው ያሉኝ? የት ሀገር ነው?
ማይጸብሪ የሚባል ከአድርቃይ ወደዚያ ብሎ ማይጸብሪ
እኮ አሁን በ plane ለመጓዝ ነው የፈለጉት?
አዎ ጠቅላላ ብሩ ለመክፈል
እሺ፣ ያለው በረራ እኛ ጋር መቀሌና ሽሬ ነው።
መቀሌና ሽሬ ከስ- ከሽሬ ቅርብ ነው።
ስለዚህ ሽሬ ዋጋውን ልንገሩት። የሽሬ
ከሽሬ ወዴት?
ከሽሬ አዲስ አበባ ወዴት ነው የፈለጉት እርስዎ?
ኧረ እኔ ለመቀጠል ነው የፈልጌ process
እኮ ከሽሬ ወዴት ለመሄድ ነው የፈለጉት? የት ነው መድ
እህ፣ እኔማ አሜሪካ ነው የፈለግኩት ወደ አሜሪካ አሜሪካ እኮ ሻ- ከሽሬ አሜሪካ።
ከሽሬ ወደ አዲስ አበባ ከአዲስ አበባ ደግሞ ወደ አሜሪካ እሺ፣ አሜሪካ ምን ከተማ? ዋሽንግተን ነው።
ዋሽንግተን ዲሲ Okay። ለመቼ ነው የፈለጉት?
እ
ለመቼ ነው የፈለጉት?
አዎ
መቼ መቼ
መቼ ለመሄድ እ
አሁን ፋዘሬ ከሱ ነው ያለ እሺ
አሁን እኔ የሚያስፈልገኝን ብር አለኝ እሺ
በቃ የጠራችሁን ቀን መሄድ እፈልጋለሁ
እኮ እኛ ችግር የለውም። እኛ ትኬት እንትን ስለምንል እርስዎ በዚህ ቀን ከ- በዚህ ቀን መሄጃ ብቻ ነው የፈለጉት ወይስ ደርሶ መልስ?
አረ መሄድ ወደስ መኖር ነው መሄጃ ብቻ። እሺ ስለዚህ